hello
hello ወንድም ሰላም ጤና ይስጥልን Best Bet
በእናትህ ምንድን ነው እንደዚህ የድሃ ሰው እንደዚህ ታጫወታላችሁ እንዴ ምን ሆኖበት ነው ደንበኛችን ወላሂ ትናንት እስከ ማታ ራሱ አመመኝ በሰማንያ ጊዜ ደግሞ ደወልኩ በእናትህ deposit ብር አድርጌ እስካሁን አላስገባችሁ okay deposit አድርገው ነው ወይስ withdraw አድርገው አዎ deposit ነው እንትን ሲብር እና ቴሌ ብር
ወደዚህ ወደ ቤስት ቤት አካውንቶ ነበር ያስገቡት አዎ
እሺ በቴሌግራም ላይ ፎቶ screen ላኩት check አድርገው ላኩት በእናትህ ማሴቹ ማን ነው ስሙ ፉአድ በርቴሊ እና ለድሃ ሰው እንደዚህ ተ እንደ
ይሄን ንገራቸው። hello hello hello፣ ደንበኛችን በቃ ለቻፓ አሳውቅለታለሁ፣ ይስተካከላል።
እናንተ እንደዛ ትላላችሁ? በእናትህ ይሄ ቢሮ ኃላፊ የለውም እንደ
ትንሽ ጊዜ ጠብቁን፣ የ system ችግር ነው።
እስከ ትናንት ነው የምጠብቀው። እንደዚህ ምንድን ነው?
እሺ እሺ፣ አላ በጣም ችግር ነው። ለድሃ ሰው እንደዚህ ያስጫወታሉ እንጂ ይስተካከላል። ደንበኛችን
የት አለ ወንድሜ?
አቤት ለኃላፊው ንገር። ኃላፊ የለውም እንደ ቢሮ አለው። በቃ ወደዛ አስተላልፍለታለሁ።
እሺ አስተላልፍና ለይህ ልጁ እንደዚህ ያደረገ ነው። ስንት ቀን ነው እንደዚህ ያደረገ? ይሄ ሻባ ምንድን ነው? ሌቦች ናቸው እንዴ?
ይስተካከላል። ደንበኛችን
ማቼ ያስተካክላል የሚል ልጫወታ።
እሺ ትንሽ ይጠብቁን።